ቢልል እንደ ሰው ቢልልኝ አይ ቢልልኝ ምን አለ ቢልልኝ አይ ቢልልኝ አይ ቢልልኝ አንቺን ቢትልልኝ አይ ቢልልኝ ቢልልኝ ቢልልኝ እንደ ሰው ቢልልኝ አይ ቢልልኝ ምን አለ ቢልልኝ አይ ቢልልኝ አይ ቢልልኝ አንቺን ቢያራራልኝ አይ ቢልልኝ አንቺ ለጭንቄን ምነው ብትረጂው ሰነፉ ገላይን በናፍቆት ባትጎጂው ትዝታሽ ወድን ባሳብ እያረሰ መውደድሽን ውስጤት እያርመሰመሰው አንጀቴን አንጀቴን በልቷል የጨርሰው አንጀቴን አንጀቴን በልቷል የጨርሰው አታስቲም ወይ ለተሸነፈ ሰው አታስቲም ወይ ለተሸነፈ ሰው ስቦ ማርኮኛል መላው አካለሽ እስቲ ዘኝልኝ አንጀትም ካለሽ ዛሬ በረታ አጨቅኝ በኔ ሐሳቤ ለብኮ እንዳንቺው ለጎኔ ትሎብኝ ትሎብኝ ባቶኝ ሰገገኔ ትሎብኝ ትሎብኝ ባቶኝ ሰገገኔ አይወድትሽ በጎደሉ ቀኔ አይወደሽ በጎደሉ ቀኔ ቢልልኝ ቢልልኝ ምን አለ ቢልልኝ አይ ቢልልኝ ምን ነበር ቢልልኝ አይ ቢልልኝ አይ ቢልልኝ አንቺን ቢትልልኝ አይ ቢልልኝ ቢልልኝ ቢልልኝ ምን አለ ቢልልኝ አይ ቢልልኝ ምን ነበር ቢልልኝ አይ ቢልልኝ አይ ቢልልኝ አንቺን ቢትልልኝ አይ ቢልልኝ ሁሌም ፍቅርሽ እመኘዋለሁኝ መቼ ስፋትሽ ተስፋ ቆርጣለሁ ሁሌም ፍቅርሽ እመኘዋለሁኝ መቼ ሳትች ተስፋ ቆርጣለሁ አንድ ቀን አንድ ቀን አገኝሻለሁ አንድ ቀን አንድ ቀን አገኝሻለሁኝ እያልኩኝ እኖረዋለሁ አይ በተስፋ ነው እጠብቃለሁ አይንሽም ባይ ዞንችር ያለምኩኝ የሰራ ካልሽ ሁሌ የናፈኩኝ አይንሽን ባይ ዞንችር ያለምኩኝ የሰራ ካልሽ ሁሌ የናፈኩኝ አይቀርም አይቀርም ይሳካል እያልኩኝ አንድ ቀን አንድ ቀን ይሆናል እያልኩኝ አይ በተስፋ ነኝ Africa.